Hello
ሁለት ስፖርት እባክህ
ትናንትና አንድ ሺህ አምስት መቶ ብር ወደ ቴሌ ብር account እንትን ልኬ ነበር እና እስካሁን ድረስ አልገባም።
ከዝውውር ታሪክ ላይ ልከዋል? ያልገባሉትን አ አ
ቴሌግራም ላይ ልከዋል?
ቴሌግራም ላይ አላኩም።
ከዝውውር ታሪክ ላይ ያልገባሉትን ቴሌግራም ላይ ላኩልን።
እንዴት ማለት አልገባኝም።
የዝውውር ታሪክ ውስጥ ይገቡና የባንክ ዝውውር የሚል ይመጣሉታል።
እሺ ከዛ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
አይ እሺ